ጤና ይስጥልኝ። ሄሎ ቪዛ ሚልክ ነኝ። እባክዎ መሬት የጉዞ መረጃ ልስጦ? ሄሎ ጤና ይስጥልኝ። አይሰማም?
የኔ አይሰማም።
እ፣ ትንሽ ይርቃል።
ኦኬ፣ አይ የሞባይሉ ችግር ነው። እንትን የዱባይ የቪዚትን ብሩ ስለነበረ መቼ ለጠይቄ በደንብ አላካልኩም ነበር።
እሺ፣ ዱባይ ምንድን ነው የፈለጉት?
በቪዚት እና ነግራኝ ነበር እህት እና ብሩን በደንብ
እሺ፣ ም- ምን ያክል ብር እንደሚያስፈልጎት ነው ማወቅ የፈለጉት?
አዎ እህት አዎ
እሺ፣ አንዴ መስመር ላይ ጠብቁኝ።
እሱ በጣም አመሰግናለሁ። ሄሎ
መስመር ላይ ቆይ፣ እያጣራሁለት ነው።
እሺ፣ እሺ። የቪዚት ነው